ሄሎ
ሄሎ ሰላም ጤና ይስጥልን።
አብሮ ይችላል።
ከቤት ቤት ነበር የምደውልልህ።
እሺ
እ ቴሌግራማችን ላይ message አስቀምጠህልን ነበር አይደለ?
አዎ አዎ።
እና አሁን እ ጥያቄ ተመልሶልሃል?
ጥያቄ ብር ታስቀራላችሁ እንጂ ተመልሶልኛል።
እሺ አሁን ደግሞ የቴሌግራም account ኣችን ስለተዘጋ
እ እኛን የምታገኝበትን link ልነግርህ ነው የደወልኩልህ። ቤት ቤት account ላይ ስትገባ
እ በፊት account ችግር ብሎ የሚመጣው አለ አይደለ? የ- አዎ የ message ምልክቷ
አዎ።
አሁን እሷን ስትነካት ወደ አዲሱ link ኣችን የ- የ- ያመጣሃል እና በዛ ላይ ነው chat የምናደርገው። እዛ ላይ ታወራናለህ ማለት ነው።
እሺ በቃ እንደዛ ከሆነ እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ። ቤቲ ነሽ?
አይደለሁም ሀብታሜ።
እሺ ሀብታም አመሰግናለሁ።
እሺ፣ እሺ፣ መልካም ቀን።
ኧረ ቤቲ የምትባላለች እሷን አስፈጣ ነው በቃ